ሰርቪስ ቤት ዲቦራ ነኝ የማካውን መጣው
አሁን በዚህ እንትን ዲፖዝ አርጌ ነበር በቻፓ ከሲቢኢ ነው።
አዎ ከሲቪ እሺ እያስተካከልን ነው። እሺ ትንሽ ጠብቀው ይስተካከላል።
ይቆያል። አሁን በመከራ ነው የመለሱልኝ ቆርጠው አሁን ራሱ እንትን ነው አሳውቀናል። ለእነሱ በእነሱ ሳይድ ስለሆነ ትንሽ ኢረር ያጋጠመው ኦኬ ግን ለማስተካከል እየሰራ ነው።
ምልሽ አይሰራም ዲፖዝ እኮ ነው እና አልገባም።
አዎ ልክ ነው እኮ ቆርጦታል አይደለ? ከአካውንት ላይ አዎ ቆርጧል።
ትንሽ አዎ system እንትን ብሏቸው ነው ችግር fail አድርጎባቸው ነው። ሰው እያስተካከሉ ነው። አሳውቀናቸዋለን እነሱ ስለዚህ ለዛሬ ላይሰራ ይችላል ነው ወይ?
እ፣ ምን ያህል እንደሚፈጅ እርግጠኛ አይደለሁም፣ ግን አሳውቀናቸው እያስተካከልን ነው ብለውናል።
ስለዚህ እንጠብቃቸው ነው።
አዎ ትንሽ ጠብቅ።